hello hello
ይሰማኛል። ብሔርሳቤ ላይ
order ኡን አላዘዛችሁትም እንዴ? ሬስቶራንት የትኛውን
አልተዘዝንም እያሉኝ እኮ ነው።
እኮ order ነምበሩን ንገረኛ።
ስልሳ ስምንት ለዘጠኝ
የሞተር ነው አይደለም? አይደለ የሞተር አይደለም ስልሳ ስንት
ስልሳ ስምንት ሰላሳ ዘጠኝ ማን ነው ስምህ?
እኔ ረመዳን ነው ረመዳን check ላድርግና ልደውልልህ መልሼ።
ደውልልኝ።